በእጅሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባ ስታታ ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር በፍቅርሽ ማዕበል ናላይ ታውቆ ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ማይበል ናላ የታወቀው ማውቀው ሰው ሁሉ ተሳሳተኝ። በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባሁ ምስጣጣ በፍቅርሽ ማይበል ናላ የታውቀው ማውቀው ሰው ሁሉ ተሳሳተኝ እኮ። በፍቅርሽ ማይበል ናላ የታውቀው ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ